hello ሰላም ጤና ይስጥልን ናሆም። hello hello
ጤና ይሰማ ይሰማል ናሆም?
አቤት ከ We Plus ነበር ምንደውለው የእኛን application አውርደህ ነበር?
አ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለጠቃሚ እሺ አንተ ያወረድከውን አሽከርካሪዎቻችንና service ሰጪዎቻችን የሚመዘገቡበትን ነውና አገልግሎቶቻችንን ለማግኘት እንዲሁም ከሶስት መቶ ሀምሳ በላይ game ኦችን ለማግኘት አሸናፊ የሚያደርግን referral code ም ለማግኘት We Plus Solution user የምትላለች
እሺ user እሷን አውርደ register አድርግ እንደበፊቱ referral code ህንም እዛ ላይ ታገኛለህ ማለት ነው። እሺ አመሰግናለሁ። መልካም ቀን ይሁንልህ።
እኔም አመሰግናለሁ።
እሺ